እንዴት ቤት
ሀምሳ ብር ዊዝድሮ አድርግቼ ነው ልክ የነበረ ወደ እንትኑን እሺ አልገባም። ወደ ቤስት ቢሲ ከምን ላይ ነበር የላከው?
ከቴሌብር መቼ
እም? አዎ መቼ ነበር? እሺ ላክልን መሴጁን። እሺ
ሜሴጁን መሴጁን ላክልን። አዎ
በምን
ቴሌግራም ላይ ላክልን። እሺ ከቤስት ቤት ቁጥር ጋር አድርገህ
አይ ቴሌግራም ቴሌግራም